me las he hecho la ropa. ሄሎ ከዊ ፕላስ ሶሉሽን ነበረ ምንደውልሉ ምንስል ዊ ፕላስ ሶ- ከፕላስ ሶሉሽን ነበረ ምንደውልሎት ዊ ፕላስ ከዚህ በፊት ተመዝግበው ነበር አይደለ? አፕላይ
ምን አልሽኝ?
apply ተመዝግበው ነበር አይደለ? ከዚህ አ፣
አይሰማም ወይ መች ትደውይልኛለሽ? ካ- ስለማንሰማማ ብዬ ነው። እም።